አልሰማሁም።
hello ጤና ይስጥልኝ።
ጤና ይስጥልኝ።
ሊንግስቶን ነው የምንረዳሁት።
እ እንትን ነበር አ- ስቱዲዮ ወይ አንድ መኝታ ቤት አለ አሁን እ- ያለቀ የተሰራ አይ ግንባታ ላይ ያሉ ናቸው። አለቁ የለንም።
ያለቀ የለም።
አዎ ምን ያህል ጊዜ percent የደረሰ ነው?
እ፣ ያው ይለያያል። በሁለት አመትም በሶስት አመትም የሚያልቃለን።
okay okay። እ፣ ዋጋቸውን ማወቅ ይቻላል?
በካሬ ስልሳ ሰባት ሺህ ስምንት መቶ ሀምሳ
ስቱዲዮን ሁለቱም ስቱዲዮ አንድ- ስቱዲዮም ባላንድም ማለት ነው።
ስንት- site ኦቹ አዎ።
ደግሞ ጣፎ ላይ እና ጀሞ ላይ ናቸው።
ካሬ ሜትሮስ ስንት ነው አሁን ስቱዲዮ?
ካሬ አሁን ባላንድ መኝታ ሰማንያ አራት ነው።
አዎ።
ስቱዲዮ ግን ሀያ ስምንት ሰላሳ አንድ እና ሰላሳ ሶስት አለ። net area ነው የምነግሮት።
ሚ- medium net area ናቸው ማለት ኮሊደር እና በረንዳን ያላካተተ ማለት ነው።
okay okay አሃ okay።
እንደዛ ናቸው።
ስለዚህ በቃ ገና ሁለት ሰ- ሶስት አመት ይቆያል ማለት ነው አዎ አዎ እንጂ በእጃችሁ ምንም ነ- እንትን የለም ያለ የለም።
አዎ በቃ እስቲ እሺ እደውላለሁ። እሺ አመሰግናለሁ።
እሺ፣ እሺ።